አንቺ ነው የምላት አንተ
አሎ
ሰላም ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
አሁን ደውላውልን ነበረ የሆነ ትኬት።
አዎ
አዎ ቤቱ የሚለው ቬንሻን ሆቴል ነው። ምናልባት አዎ እሱ እኮ ከሆነ አልጻፋችሁባትም አይደለ? አዎ
ምንድን ምን ምንድን ነው ያጡት?
እ፣ አዎ እንትን የቤቱን ስም ነው ቬኒሻን ነው የሚለው ቦታው አዎ፣ ብቻ ቬኒሻን።
ስላለ ነው የደወልኩት። እሺ ችግር የለም እጽፈዋለሁ። እኔ አመሰግናለሁ። እሺ እሺ እሺ